ሄሎ ሄሎ አቤት።
ደወልኩለትን join ላደርገው እና አፍቶ group ላይ እሺ እ ስልክ አያነሳም። ስለዚህ በቃ የ product ኡ ይምጣላችሁ እና በቃ ሰኞ ምናምን ደውለንኛ ደረሰኝ ትልኩልና ላችሁ የከፈላችሁበት ለጊዜው ዝም በሉ ነው ይምጣ እቃው።
እሺ በቃ ይምጣ።
አዎ።
ምንድን ነው እኔ ለብሩን እከፍላለሁ።
በቃ አሳውቁኝ።
ችግር የለውም። እሺ፣ እሺ፣ እሺ፣ መልካም እሺ